የለጤና ስቱደንት ስትራቴጂ
አዎ ይኸውልሽ፣ አሎ ወይ እየሰማሁሽ ነው።
አዎ ትኬት ነበረና እሱን በቴሌግራም ልኬላችሁ ነበር የምታጣው። እንደገና ልጁ እኔ ብር አለኝ እያለ ነው። ኮምፒውተር ላይ ሲስተም ላይ ደግሞ እንደበላ ምንም እያሳየኝ አይደለም።
ስልኩን እስቲ ንገሪኝ፣ ወይ የልጁ የካሸር ያማል።
ኮዱን የካሸር ኮዱን ንገሪኝ።
የካሼር ኮዱን አዎ
okay፣ እሺ scan አድርጌ ልኬ ነበር። እሺ አይ አስር፣ ንገሪኝ፣ ቁጥሩን ቁጥሩን ነው።
እሺ አስር እሺ ሀያ አንድ እሺ ሀያ ሁለት እሺ ስልሳ አራት
አንድ ይቀራል፣ ገና ነው፣ pending ነው እያለ ያለው ይኸውልሽ post አለው።
አስር አስር ንገሪኝ፣ አስር አዳማ አስራ ሁለት አይደለ አዎ አዳማ አስራ እኮ ሁለት ይኸውልሽ የምትይው ምን እንደሆነ ታውቂያለሽ? postponed አለው። እሺ ባየርን ከዩኒየን በርሊን ጋር ማለት ነው።
እ እሱ ሲያልቅ ነው update የሚሆነው። እሺ ገና ነው፣ ስለ- ስለዚህ ገና ነው አላለቀም ይጠብቀው።
ጨዋታው።
ሀያ አራት ሰዓት መጠበቅ አለበት።
እሺ እሺ እናት፣ እሺ እሺማ፣ መልካም ቀን። እሺ bye እሺ ዛንቺም